Hello Hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችፕችፕ ነበር የምደውሉት።
እሺ Okay፣ ይቅርታ ትንሽ ጥያቄ ጠይቀውት ነበር። ችፕችፕ ላይ መስተካከል ያለበት ነገር የሚሉት ነገር ካለ ይሄን ነገር ብታደርጉ ጥሩ ነው ብለው የሚያስቡት ያልተመቸውት ነገር ካለ ነበር።
እም፣ በችፕችፕ ላይ እንትን ነው አገልግሎታችሁ በጣም ቆንጆ ነው። ወድጀዋለሁ፣ ብዙ እጠቀማለሁኝ። ትንሽ ግን አቮካዶ ላይ ብዙ አቮካ- ጊዜ በተደጋጋሚ ገዝቼ ይበላሽብኛል። ለምዶ አላውቅም። ጥሩ አዎ።
አይደለም አቮካዶ።
አቮካዶ ላይ quality ው የወረደ ነው ነው የሚሉኝ።
አዎ፣ አዎ።
Okay፣ ሌላ ሌላው- ነገሩ በጣም ቆንጆ ነው።
Okay፣ አዎ።
ችፕችፕ application ላይ ተጨማሪ product ይሄ ቢኖር ብለው የሚያስቡት product አለ። ይቅርታ የህፃናት ወተት ብታስገቡ ለምሳሌ Liptomil እም፣ የህፃናት አለ አይደለ? ሁለት ቁጥር አፕናክ አለ እኮ አፕናክ አንድ ቁጥር ነው እንጂ ያለው አዎ፣ Okay፣ እነሱ እነሱ ቢገቡ ብዬ እንዳስተያየት
Okay እሺ።
እም።
ያል- ያለውት complain ይሄ ነው። ማስተካከል ያለበት product quality ላይ ብቻ ነው። ከዚህ በፊት ያጋጠመውት ነገር ይሄ ነው።
አዎ ሌላ ምንም ነገር የገጠመኝ ነገር የለም። በጣም ወድጄ ነው የምጠቀመው። አቮካዶ ግን እንደውም ላቆም ነው በቃ ከዚህ በኋላ Okay okay።
አዎ።
አያቆሙ እናስተካክላለን።
አዎ።
እሺ።
ሌላው ነገር በጣም ቆንጆ ነው። እናመሰግናለን ደግሞ በጣም Okay ቶሎ ነው የምታመጡት። ደስ Okay።
ይላሉ የሚያመጡትም እና አሪፍ ነው።
Thank you ለሰጡ ምላሽ ከልብ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ፣ መልካም ቀን።
Okay።